hello ጤና ይስጥልን በሽታቤት
ገንዘብ ወጪ ሳረግ አየር ላይ አስቀርም።
እሺ በዚህ ነው በደወልክበት ቁጥር አዎ በዚህ
ስንት ብር ነው አባ?
ሶስት ሺ አምስት መቶ
ሌላ
አቤት
እሺ አሁን ገብቶልሃል ቼክ አድርገው እሺ
እሺ